አልማዞች ባያቸው ባያቸው ይችም ያችም አልማዝ ሁሉም አልማዝ ናቸው። አልማዝን ከአልማዝ መምረጥ ቸገረኝ። እስቲ እንዴት ይሻላል ምክር ለግሱኝ። አልማዝን አይቼን አልማዝን ሳድን ሶስተኛ አልማዝ ብትመጣ ድንገት ሁለቱን አልማዞች ስላስነሳችኝ ምርጫዬ በምርጫ ተበላሽብኝ። ሰው የተቸገረው በሌላ ሌላ ነው። እኔን ያስቸገረኝ የአልማዞች ምርጫ ነው። በአልማዝ መቸገሬ አይደለም ቅንጦት ይቀልድ ይሆናል ያልደረሰበት አልማዝን አይቼን አልማዝን ሳጥን ሶስተኛ አልማዝ ብትመጣ ድንገት ሁለቱን አልማዞች ስላስረሳችኝ ምርጫዬ በምርጫ ተበላሽብኝ። ከአልማዝ መሃል ገብቶን በአልማዝ መቸገሬ ለሰሚው ግራ ነው የሚያደናግር የሶስት አልማዝ ምርጫን ስላስጨነቀኝ ሮርክ ተሽላን ስለታየችኝ ሄድኩኝ ከጥሩ ወርቅ አልማዞቹን ትቼ አላዋጣ ቢለኝ ነገሩን ዳምቼ አልማዝን አይቼን አልማዝን ሳጥን ሶስተኛ አልማዝ ብትመጣ ድንገት ሁለቱን አልማዞች ስላስነሳችኝ ምርጫዬ በምርጫ ተበላሽብኝ። አልማዝን አይቼን አልማዝን ሳጥን ሶስተኛ አልማዝ ብትመጣ ድንገት ሁለቱን አልማዞች ስላስረሳችኝ ምርጫዬ በምርጫ ነው ተበላሸብኝ። ምርጫዬ በምርጫ